አይ order number ኡን አላወቀውም ነበር። ሄሎ ጤና ይስጥልኝ መሰረት ነኝ።
መሲዬ እንዴት አመሸሽ?
ደህና መሸህ? ሄሎ ሄሎ ሄሎ ወዬ ሄሎ ሄሎ
ሄሎ አይሰማም?
ወይ አይ- አይሰማኝም፣ ይቆራረጣል። ሄሎ ሄሎ አረ መሲ አይሰማም?
እ ይቆራረጣልኝ። ማን ነው? ምኑ ነው? ብክ ነው?
አረ customer ኡ አላዘዝኩም አለኝ።
order number ንገረኝ። እሺ አርባ ዘጠኝ አስራ ስድስት አርባ ዘጠኝ አስራ ስድስት ስምህ ማን ነው?
ጆን ጆን ጆን አ እሺ እሺ ጆን አሳውቅልህና ከአስር ደቂቃ በኋላ ደውልልኝ። እሺ
እሺ ናት።
እሺ